ሄሎ ጤና ሄሎ ጤና ይስጥልኝ ሚስት ቤት አዎ ልበ- ሄሎ?
አሎ አሎ ሄሎ?
ጤና ይስጥልኝ አ ጤና ይስጥልኝ ይሰማል ሚስት ቤት አዎ ይሰማል ማታ እሺ ምን ነበር
ማታ እንትናም ማታ ማለት ነው ምሽት እሺ
ፎቶ ተወሰደብን አምስት መቶ ብር
ማን የወሰደብህ ማለት ከኔ ቁጥር ነው የተወሰደብኝ እነግርሻለሁ ቁጥሬ እኮ ሰውን የወሰደብህ አዋ ከውስጥ ተሰርቆብኝ ነው ማን እንደሰረቀብኝ መቼ አላወኩም።
ነበረ?
ትናንት ማታ
በዚህ ቁጥር ነው
አይደለም እ፣ ቁጥሩን እነግርሻለሁ የኔ ቁጥር
እሺ
ስልሳ ዘጠኝ የኔ ቁጥር ከጌም ውስጥ የተወሰደብኝ ስልሳ ዘጠኝ ንገረኝ እሺ ቁጥሩን ስልሳ ዘጠኝ አርባ ሶስት
አርባ ሶስት ሰማንያ ስድስት ሰማንያ ስድስት ሀያ ስድስት
መቼ ነው የተወሰደብህ ትናንት ምሽት እ፣ ምን አልሽ?
እያየሁልህ ነው እሺ sister ጠብቀኝ መስመር ላይ መስመር ላይ ጠብቀኝ እሺ እያየሁልህ ነው እሺ
ትናንት ነው የተወሰደብህ አዎ ትናንት ምሽት አዎ አምስት መቶ አይደለ አምስት መቶ ግራም የወሰደ ቁጥር አላወኩትም።
ችግር የለውም እነግርሃለሁ የወሰደውን ሰው በ voucher ነው የተወሰደብህ አዎ
እሺ ቁጥሩ የገባው ወደ ዜሮ ዘጠኝ ዜሮ ቁጥሩ ዘጠኝ እሺ፣ የገባው ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አስራ ስድስት እ አስራ ስድስት አስራ ስድስት ሀምሳ ሰባት ሀምሳ ሰባት ዘጠና ስድስት ዘጠና ስድስት ዘኳል
ማለት ወደዚህ ነው የገባው እሺ ብሩ እሺ በ- በጣም እናመሰግናለን sister እኔም አመሰግናለሁ እሺ ለትብብራችሁ ቆንጆ ነው። እንደዚህ የተወሰደው ቁጥር ራሱ ማወቁ ቆንጆ ነው።
እሺ እናመሰግናለሁ ልጁን አወኩት ቁጥሩን ስትነግሪኝ የወሰደብኝ የጠረጠርኩት ነው ክዶኝ ነበረ።
አዎ እሺ እናመሰግናለን።
እሺ እናመሰግናለን Yes, yes.